ሄሎ ሄሎ፣ ጤና ይስጥልኝ። Shine Carpet ነው አይደለ?
አዎ ከ Afriwork freelance ኢትዮጵያ ነበረ የምንደውልላችሁ።
okay እሺ እሺ፣ በ delivery personnel እያወጣችሁ ነበር አይደለ? vacancy።
አዎ አዎ እሺ፣ እም፣ ያስቸገራችሁ ነገር አለ ወይስ ጨርሳችኋል? ክፍያውን pending ላይ አግኝተ ነው ነበረ።
okay እሺ ክፍያው ረስቼው ነው አሁን እንትን እለዋለሁ ያስቸገራችሁ ነገር የለም?
አይ የለም አዎ ረስቼው ነው ክፍያው እሺ፣ አዎ።
ሌላ ምንም ያስቸግራችሁ ነገር አለ?
አይ ምንም የለም እሺ፣ የሚያስቸግራችሁ ነገር ሲኖር ይደውሉልን።
እሺ እሺ፣ መልካም ቀን።
እሺ